አድማጮቻችን እንደምን ዋላችሁ። ይህ በ TK Accounting and Tax Services የሚዘጋጀው ሳምንታዊው የ TK Show ነው። የ TK Show ዘወትር ሐሙስ ከሰባት እስከ ስምንት PM Eastern Standard Time አትላንታ time የሚያሰራጨውን ትምህርታዊ ፕሮግራም አሁን ጀመረ። የ TK Show ከዘጠኝ ዓመት በላይ በአትላንታና አካባቢዋ በ AM ሬዲዮ ስናስተላልፍ ቆይተን አሁን ኦንላይን ከጀመርን ወደ አስራ አራተኛ ወራችን ሊሆንን። የኦንላይን አድራሻችን TK taxes dot com እንደገና ደግሞ እላለሁ TK taxes dot com። ይህ ፕሮግራም ትምህርታዊ ፕሮግራም ነው። እንግዲህ ለዛሬ ካዘጋጀሁት ፕሮግራም ሁልጊዜ ታክስ በምናዘጋጅበት ጊዜ በብዛት የሚቀርቡ ጥያቄዎች አሉ። ጥያቄዎቹ በየዓመቱ የምናገኛቸው ናቸው። ዘንድሮም አሁን ከጀመርን ከአንድ ወር በላይ ሆኖናል። ዘንድሮ ትንሽ ቆየት ብሎ ነው ታክስ የጀመረው። መጨረሻ January ላይ ነው የጀመረው። በየጊዜው የሚያጋጥሙን ጥያቄዎች አሉ። አንዳንዱ ተደጋጋሚዎች ናቸው፣ አንዳንዱ አዳዲስ ናቸው። ከሚያጋጥሙን ጥያቄዎች ምንና ምን ናቸው የሚል አቀርባለሁ። ከዚያም ትንሽ ስለ retirement ስለ ጡረታ እናገራለሁ፣ መግቢያ ማለት ነው። ጊዜ ካገኘሁ ደግሞ ስለ 401 K traditional IRA እንዲሁም ደግሞ Roth IRA ምን እንደሆነ እገልጻለሁ። ለዛሬ እንኳን የማደርሰው አይመስለኝም። የጊዜ እጥረት ሊያጋጥመን ይችላል። በሚቀጥለው ሳምንት ዛሬ ካልጀመርኩት በሚቀጥለው ሳምንት እናዘጋጀዋለን። እንግዲህ በፕሮግራማችን መሀል ደግሞ የተለያዩ ሙዚቃዎች እናቀርባለን። ሙዚቃዎቻችን ሁልጊዜ ከባህላችን ጋር የተያያዙ ናቸው። የቆዩ ዘፈኖች አንዳንዴ እናዘፍናለን። የቆዩ ዘፈኖች የምናዘፍነው ምንድን ነው? አንደኛ ባህሉ እንዳይጠፋ፣ ሁለተኛ የሚገነቡ ዘፈኖች ስለነበሩ ነው። አሁንም የሚዘፈኑ ዘፈኖች ገንቢዎች ናቸው፣ ግን እንደ ድሮዎቹ አይሆንም። እስቲ እንግዲህ ለዛሬ ካዘጋጀሁት ዘፈን አንዱን ለሲዮር ሂር እናቅርብና እንሰማላችሁ ማለት ነው። ይቅርታ ሲዮር ሂር አንዴ ስቲችን እናቅርባት። የሪቱ ጌታሁን የምትዘፍናት ናት። ሙዚቃው እየመጣ ነው። ሲኦቨር ሂር ትንሽ ዛሬ ኮምፒውተሩ ስለው ነው ያለው፣ ግን እናመጣዋለን። ዘፈን ይመጣል። እስቲ እንዲህ እናድርገው። OK ጋው እሺ አው ዛሬ ምን እንደሆነ ወዲያው አይሄድም ያለ እንደገና ደግሞ አለሁ። እሺ ትንሽ ችግር አለው ዛሬ ግን እየመጣ ነው። ሄር ዊ ጋው ትንሽ የድምፅ ማነስ ጉዳይ አለው። ድምፁ አልሰራም ብለዋል። ይቅርታ ዛሬ ትንሽ ሙዚቃው ድምፁ በጣም ቀንሷል። ድምፅ ትኑ አይሰራም ያለ ትንሽ ከቆየም በኋላ ተኬር እናደርገዋለን። እስቲ ሙዚቃውን ላቆመውና እ ፕሮግራሙን በምናካሄድበት ጊዜ ኦኬ ኦኬ እሺ ዘሪቱ ጌታሁን የፖሊስ ኦርኬስትራ በነበረች በወጣትነቷ ጊዜ የዘፈነችው ዘፈን ነው። ያምራል። እንግዲህ የታክስ season ኡ ጀምሯል። ከጀመረ almost አንድ ወር ከአምስት ቀን ገደማ ሆኖታል። ብዙ ጥያቄዎች ይቀርባሉ። ብዙ ስልክ ይደወላል። ብዙ የገንዘብ እንቅስቃሴ አለበት። ይሄ የገንዘብ እንቅስቃሴ ለባንክም ነው፣ ታክስ ለሚሰራውም ነው፣ ለሚያሰራውም ነው፣ ለቢዝነሶችም ነው። ሰዎች በገንዘብ ተመሳሳይነት ጠባይ ያላቸው ሁሉም ሁሉም ሰው ብዙ ገንዘብ ይወዳል። እንግዲህ አንዱ ገንዘብ ሊያስመጣ ከሚችለው tax return ነው። ምክንያቱም tax return የከፈልነውን ብቻ ሳይሆን የሚመለሰው earned income credit ስላለ ሌሎችም credit ኦች ስላሉ ከከፈልነው በላይ የምናገኝበት አንዱ ዘዴ ይህ ነው። ብዙ የታክስ አዘጋጆች ስላሉ በተለያየ መንገድ ስለሚሰሩት አንዳንዴ አንድ አይነት መልስ የለውም። ምክንያቱም ታክሱ ብዙ የአተረጓጎም ልዩነት ስላለው በተለይ አሁን ደግሞ በኮምፒውተር ስለሚሰራ ብዙ ሰዎች ታክስ እንሰራለን እያሉ የሚሰሩት ነገር አንዳንዴ ብዙ ገንዘብ ያስመጣል፣ አንዳንዴ አያስመጣም፣ አንዳንዴ ትክክለኛውን ነው የሚሰጠን። ሰዎች ግን የማይሞክሩት ሙከራ የለም። ብዙውን ጊዜ አሁን በተለይ ኦንላይን ከገባን በኋላ ጉግል አድርገው የተለያዩ ሰዎች ስለሚያገኙ የተለያዩ ጥያቄዎችን በመጠየቅ የተሻለ የሚያገኙበትን መንገድ ያገኛሉ፣ ይጠይቃሉ፣ ይፈልጋሉ። ለምሳሌ በየዓመቱ ከሚደርሰን ሰዎች የማናውቃቸው ሰዎች ይደውሉና የታክስ የምታዘጋጅ መሆንህን አውቃለሁ የማገኘውን ልትነግረን ትችላለህ ወይ የሚል አንዱ weird የሆነ ትንሽ ደስ የማይል ጥያቄ አለ። አንዳንድ ቦታ በቃል information ወስደው ይህን ያህል ታገኛለህ ይሏቸዋል። አንዳንዴም ደግሞ ግምት ይነግሯቸዋል። ይሄ professional ላልሆኑ ሰዎች ነው እንጂ professional ለሆኑ ሰዎች ይሄ አሰራር አንሰራም። አንደኛ ትክክለኛው መስራት የምናውቀው እንጂ ለግለሰብ ብዙ በማምጣት ብለን አናምንም። because ብዙ ለማምጣት ከፈለግን ልዩ ስህተቶች ወይም ደግሞ ሕጋዊ ያልሆኑ ነገሮችን ማድረግ ስለማንወድ ነው። ዛሬ ከሰሞኑን ከቀረበልን አንዲት ግለሰብ ማናውቃት ናት፣ ግን በሌሎች ተመርታ ነው እንደዚህ መሰል የሚያዘጋጃለ ብሏል። ስለዚህ እኔ ከወንድሜ ጋር እንደዚህ አሰርቻለሁ፣ አንድ ግለሰብ ደግሞ ታክስ የሚሰራ ይሄኛውን ሰርቶልኛል ይህን ያህል ታገኛለሽ ብሎኛል። ስለዚህ አንተ ጋር ልምጣና የአንተ የሚበዛ ከሆነ እከፍልሃለሁ፣ የእነዚያ የሚበዛ ከሆነ ግን ወደ እሱ ሄዳለሁ ነው ያለችው። ትክክለኛ መልስ አሁንም ከሰላሳ ዓመት በፊትም ቢሆን ከአስር ዓመትም በፊት ቢሆን እንደዚህ የመሰለ ስራ አንሰራም። compare ለማድረግ ከሆነ አንሰራም። ከሰራሁ ትከፍኛለሽ፣ ማትከፊ ከሆነ ግን ባትመጪ ጥሩ ነው ያልኳት። ምንድን ነው የምታደርገው ያለች፣ shop around ነው የምታደርገው ያለች። ስለዚህ አንዱ ይህን ያህል ሰጥቶኛል፣ አንዱ ይህን ያህል ሰጥቶኛል፣ ያንተ ካልበለጠ አልወስደውም ነው። እንደዚህ የመሰለ ስራ ብንሰራ ስራም ለመስራት አንችልም። professional እንደ መሆናችን መጠን professional ስራ ነው የምንሰራው። የመጣ ይሰራለታል፣ በህጉ ይሰራለታል። ይፈልግ አይፈልግ ከሰራነው ይከፍላል ማለት ነው። ለ comparison ግን አንሰራም። ሌሎች ብዙዎች ከሚቀርቡ ነገሮች በተለይ ባልና ሚስት ኤሌክትሮኒክ በሚያደርጉበት ጊዜ አንዳንዱ ይደውሉና ላከው ወይ ይላሉ። ይሄ የሚገርም ጥያቄ ነው። አንድ ሰው ታክሱ ካሰራ ሳይፈርምበት legal tax አይባልም። በኤሌክትሮኒክም ሆነ mail ም ቢያደርገው። ስለዚህ ይሄ ላከው ወይ የሚባለው ነገር ለጥያቄ መቅረብ የሌለበት ነው። because የተሰራው ታክስ ባልና ሚስት ከሆኑ ሁለቱም መፈረም አለባቸው። በ electronic filing ሕግ አንድ tax return ተዘጋጅቶ ታክስ የሚሰራለት ሰው ወይም family ሁለቱም ባልና ሚስት ካልፈረሙበት accountant ኡ ለመላክ አይችልም። ህጋዊም አይደለም፣ በህግ ያስቀጣል። ስለዚህ ኤሌክትሮኒክ በምታደርግበት ጊዜ ሳትፈርሙ የተላከ እንደሆነ something fishy የማያስፈልግ ነገር አለው ማለት ነው። መላክ የለበትም። ምክንያቱም ህጉ የሚለው ታክሱ ካልተፈረመ ህጋዊ ታክስ አይደለም ነው የሚባለው። ኋላ መጥቼ ልፈርመው የሚባል ነገር የለም። አንደኛ ያሉት ቁጥሮች ትክክል መሆኑን ባለ ጉዳዩ check ማድረግ አለበት። ሁለተኛ social security ና አንዳንድ ነገሮችም ትክክለኛ መሆኑን ማረጋገጥ ይኖርበታል። ሶስተኛ የሚያገኘውን ገንዘብ refund ወይም የሚከፍለው ገንዘብ ካላጸደቀው፣ ካልተቀበለው፣ ካልፈረመው ሊሄድ አይችልም። ስለዚህ አንዳንድ ሰዎች አ፣ የ tax return ኣችሁን ሰርተው ሳትፈርሙ የሚልኩ ከሆነ ስህተት አለበት። አጠራጣሪ ጉዳይ ነው፣ መሆንም የለበትም። ፈርማችሁ ኮፒያችሁን ከወሰዳችሁ በኋላ ነው መሰራት ያ- መ- መሄድ ያለበት። ስለዚህ የአንድ የ electronic filing ህግ ባለገንዘቡ ሁለት ከሆኑ ሁለቱ ባልና ሚስት ከሆኑ single ከሆነው ደግሞ tax payer ኡ መጥቶ ሳይፈርም አይሄድም ነው። አንዳንዱ ከሚቀርብልን ጥያቄ የእኔ ጓደኛ ይህን ያህል አገኘ፣ የማውቀው ሰው ደግሞ ይህን ያህል አገኘ፣ ለምንድን ነው እኔ ይህንን እሱን ያህል የማላገኘው የሚባል ጥያቄ አለ። አዎ እ፣ tax return ኦቹ ይመሳሰላሉ። አንዳንዴ አንድ ቦታ በምንሰራበት ጊዜ ሁላችንም ተመሳሳይ ደሞዝ እንደምናገኝ ነው መስለው። እዚህ ሀገር በደሞዝ ብዙ የሚሰራ ሰው የለም። እንደ hour ህ ነው የምታገኘው። ስለዚህ አንዱ የሚያገኘው ሌላ ከሚያገኘው ጋራ እኩል ይሆናል ብሎ ማሰብ በሀሳብ ደረጃ የሆነ እንደሆነ እንጂ ዳብሊቱዎቹ አንድ አይደሉም። እ፣ ሌላ ደግሞ እያንዳንዱ family አንድ አይነት family የለም። አንዳንዱ ልጆች አሏቸው። ልጆቹ ከአስራ ስድስት ከአስራ ሰባት በታች ከሆኑ more credit ያገኛሉ። depending on the income ነው። አንዳንዱ እድሜያቸው ከአስራ ስምንት በታች የሆነ እንደሆነ earned income የሚያገኙት ብዙ ይሆናል። አንዳንዴ ከአስራ ስምንት አመት በላይ እስከ ሀያ ሶስት claim ልናረጋቸው እንችላለን። እስከ 23 claim የምናደርጋቸው ግን ተማሪ ብቻ ሲሆኑ ነው። ተማሪ ካልሆኑ ነው አይገኝም። አንድ ህፃን ልጅ አንድ young ልጅ በ22 ዓመቱ ቢቀጠርና ሶስት ሺህ ብር ብቻ ቢያደርግ ከወላጆቹ ጋር ፋይል ለማድረግ ይችላል። የራሱም ሶስት ሺህም ፋይል ያደርጋል። ግን ልጁ ትምህርት ቤት የሚሄድ ከሆነ ትምህርት ቤት ይሄዳል ብለው እየጻፉ ናቸው ያን earned income የሚያስገኙት ማለት ነው። ትምህርት ቤት ካልሄደ አያገኘውም። ስለዚህ ለእያንዳንዱ ግለሰብ ለእያንዳንዱ family ያለው condition ና የ refund amount ወይም ደግሞ የሚመለስለት amount ተመሳሳይ ሊሆን አይችልም። ስለዚህ አንዳንድ ሰዎች እገሌ እንደዚህ አገኘ፣ ይህን እኔ እንደዚህ ነው ያገኘሁት የሚለው ሳናየው ስህተት መኖሩና አለመኖሩ አናውቅም። በደፈናው ግን እሱ እንደዚህ ካገኘ አንተም ማግኘት አለ- አለብህ የሚለው ደግሞ ለመናገር አንፈልግም። because የኑሮ ሀቅነት የለውም ማለት ነው። ሌላው ከሚቀርበው ደግሞ እ፣ ክፍያ እስካ- ካለህ ወይም refund ካለህ ምን ማድረግ አለብህ ነው። well ክፍያ ካለህ ክፍያውን መላክ ነው። ክፍያው የማይቻል ከሆነ ደግሞ payment plan የሚያዘጋጅላችሁ ታክስ የሚያዘጋጅላችሁ ሰው payment plan ሊያዘጋጅ ይችላል። minimum amount ኡ ምን ያህል መሆን እንዳለበት በተለይ ጥሩ ሶፍትዌር ካለው minimum amount ኡ ይነግራል። ስለዚህ በአራት ዓመት የሚከፈል በአምስት ዓመት የሚከፈል በሶስት ዓመት የሚከፈል installment arrangement ገና ታክሱ ጋር ታክሱ ገና ሳይሄድ arrange ለማድረግ ይቻላል። installment ይባላል ማለት ነው። ይሄ ከታክሱ ጋር installment ኡን ለመላክ ትችላላችሁ። ካልሆነ ደግሞ tax return ኡ እ፣ የመጨረሻ ቀኑ በ April seventeen ለማድረግ ትችላላችሁ። ከሄደም በኋላ ለማድረግ ትችላላችሁ። ስለዚህ እዳ ካላችሁ በ payment plan ለመስራት ይቻላል። payment ኡን ደግሞ አያይዞ መላክ ይቻላል። እንደ ሁኔታችሁ ታደርጋላችሁ ማለት ነው። እ፣ ሌላው ምንድን ነው married filing separate ባረግ የሚል ጥያቄ ይቀርባል። married filing separate የሚለው ጥያቄ አንደኛ ትርጉሙ ለብዙ ሰው ግልጽ አይደለም። married filing separate የሚለው ቋንቋ ሁለቱ የተጋቡ ናቸው፣ አልተፋቱም፣ ግን ለየብቻቸው ያደርጋሉ። እሷም ልጆች ይዛ ልታደረግ ትችላለች። እሱም ልጆች ይዞ ሊያደረግ ይችላል። እንደ ሁኔታው ልጆቹ ይሄዳሉ ማለት ነው። married filing separate ካረጋችሁ ግን married filing separate ካደረጋችሁ ግን የሚመጣው credit በጭራሽ አይሰጣችሁም። ለምሳሌ earned income credit አታገኙም፣ ሁለታችሁም አታገኙም። በትምህርት ቤት tuition በመክፈል የሚገኘው student credit አታገኙም። ሌላውም credit አታገኙም። married filing separately የተጋቡ ለየብቻቸው በሚያደርጉበት ጊዜ የታክስ ለውጥ አለው፣ credit ግን አይሰጠውም። ብዙ ሰዎች married filing separate በሚሉበት ጊዜ single እያሉ ናቸው፣ head of household እያሉ ናቸው። separate የሚሆነው የተጋባ ነው። single ከሆነ ግን አልተጋባም ማለት ነው። ስለዚህ ሁለታችንም separately file አረግ የሚሉት ሰዎች አባት head of household እያለ ነው። እናት head of household እያለች ናት። head of household ማለት single mother or single father ማለት ነው። single father ሚስት የለችውም። single mother ባል የላትም። ስለዚህ separately አረግን በምትሉበት ጊዜ የለም እኔ አላገባሁም single ነኝ ግን ተጠዋሪ ልጅ አለኝ ነው የምትሉት ያላቸው። ተጠዋሪ ልጅ አለኝ ነው የምትሉት ያላቸው። ስለዚህ ምን ማለት ነው? married አልሆናችሁም። but የ divorce ወረቀት ስለሌላችሁ የ divorce ወረቀት ስለሌላችሁ IRS በሚጠይቃችሁ ጊዜ ለማግኘቱ በጣም ቀላል ነው። እንግዲህ አንዳንዴ የሞርጌጁ ሁኔታ ያጋልጠናል። ምክንያቱም ሁለቱም ሰዎች ገዝተውት ከሆነ የ mortgage transaction የ mortgage interest የሚያሳይ ለ IRS every year ስለሚደርሰው ሁለታችሁ ስማችሁ ላይ እዚያ እንደተመዘገበ ያሳያል ማለት ነው። of course ያልተጋቡም ሊገዙ ይችላሉ፣ rare ነው ግን። ሌላው በባንክ ቤት ይገኛል። ሌሎችም ምክንያቶች አሉ ማለት ነው። ስለዚህ ለየብቻችሁ በምታደርጉበት ጊዜ ለየብቻችሁ መሆናችሁን አምናችሁ ነው ማድረግ ያለባችሁ እንጂ married ሁነን separate አደረግን አይደለም ማለት ያለባችሁ። because married filing separate የሆነ እንደሆነ ህጋዊ ጋብቻ ያላቸው ህጋዊ divorce ግን የላቸውም። still file ያደርጋሉ። legal ነው። በ IRS የሚያመጣው ጉድም የለውም። you'll be fine ማለት ነው። now ሌላው ከሚቀርበው ጥያቄ mileage ላስገባ ፈልጋለሁ ይላሉ። ሰውየው ለምሳሌ ሀያ አምስት ማይል ርቆ ከሚሰራ ከሆነ በየቀኑ ሀያ አምስት ማይል የሄደበትን mileage ሲመለስም እንደዚህ ሀያ አምስት አምሳ ማይል recognize ለማድረግ ይፈልጋል። no no no mileage በራሳችን ፈቃድ ለምንኖረው ቤት በራሳችን ፈቃድ ለምንኖረው አድራሻ IRS አይከፍልም። mileage ለአንድ ደመወዝተኛ አይፈቀድም። mileage ለአንድ ደመወዝተኛ የሚፈቀደው መስሪያ ቤቱ ካለበት መስሪያ ቤት regular መስሪያ ቤቱ ወደ ሌላ ተንቀሳቅሶ መስራት ካለበት ነው። ለምሳሌ አንድ cashier አለ። certain location ይኖራል፣ አትላንታ ይኖራል። ታከር ወዳለው store ሂድና ዛሬ ታከር ነው የምትሰራው ካለ ያቺ ከአትላንታ እስከ ታከር የሄደባት mileage ትቆጠራለች። ከቤቱ ወደ ታከር የመሄደባት ግን አትቆጠርም። because ቤቱ የራሱ ምርጫ ነው፣ የራሱ የሚኖርበት ነው። ርቆ ለመኖር ይችላል፣ ቀርቦም ለመኖር ይችላል። so mileage የምታስበው ለስራው እንደ requirement አስፈላጊ ሆኖ ከተገኘ ነው እንጂ አይሰጥም። አንዳንዱም ያው ጨመር ላርግና መኪና ገዝቻለሁ፣ ስለዚህ መኪናው ሊቀነስልኝ ይችላል ወይ ይላሉ። ይሄም ደግሞ No ነው። መኪናው የተገዛው በስራ ምክንያት አስፈላጊ ታይቶ፣ ለምሳሌ ከአንድ ቦታ ወደ አንድ ቦታ የምትንቀሳቀስ ከሆነ ይሄ የምትንቀሳቀሰው ደግሞ በመስሪያ ቤትህ የተያያዘ ከሆነ እነሱም እነሱ እንድትንቀሳቀስ የሚያደርጉ ከሆነ mileage እንቆጥራለን። ካልበለዚያ ግን mileage አንቆጥርም። ሌላው mileage ለሁል ሰው አይደለም። mileage ለሁል ሰው አይደለም። ለምሳሌ የ commercial truck የሚነዱ interstate የሚነዱ mileage አይፈቀድላቸውም ቀርቷል። በእጅም ጊዜ ነው ከቀሩ ታክሲ የሚነዱ ሰራተኞች mileage ለመኪናቸው አይፈቀድላቸው። shuttle ለሚነዱ ሰራተኞች የራሳቸውም shuttle ይሁን ወይም ተቀጥረው mileage አይፈቀድም። እንዲሁም ደግሞ ሊሞዚን የሚነዱ ሰዎች mileage አይፈቀድም። ስለዚህ mileage ለ commercial ለሆኑ መኪናዎች ወይም ተንቀሳቃሽ አካሎች አይፈቀድም። ብዙዎቻችሁ በተለይ አንዳንዱ Uber የሚነዳ mileage ስለሚሰጧችሁ mileage መግባት አለበት። because እገሌ ነግሮኛል፣ እገሌ እንደዚህ ብሎኛል፣ አንድ tax accountant እንደዚህ ብሎኛል የሚል ወሬ እንሰማለን። mileage በወሬ አይሰጥም። በ IRS ህግ ነው የሚሰጠው። ስለዚህ commercial ለሆነ ነገር ለምትሰሩ ሰዎች mileage አይሰጥም። ሁልጊዜ ማወቅ ያለብን mileage የሚሰጠው non commercial የሆነና ስራው አስፈላጊነት ካለው መኪና ለመንዳት yes mileage ይፈቀዳል። ለምሳሌ አንድ supervisor አለ። supervisor ኡ የተለያዩ location ኖች ያስተዳድራል። በሚያስተዳድርበት ጊዜ በየቦታው ይንቀሳቀሳል። ኩባንያው የሰጠው መኪና ከሌለ በራሱ መኪና ከአንድ location ወደ አንድ location በስራ ሰዓት ማለት ነው፣ በስምንቱ ሰዓት ውስጥ ወይም ደግሞ በተፈቀደለት ሰዓት ውስጥ ስራ ከሰራ አዎ ማይሌጁ ይፈቀድለታል። ማይሌጁ የሚፈቀድለት ግን በራሱ ትዕዛዝ ሳይሆን የሚሰራው ያለ በራሱ ትዕዛዝ ሳይሆን የሚሰራው ያለ ኩባንያው ስራ ያለውን አይቶ ነው። እሺ እንግዲህ ብዙ የተናገርኩት መሰለኝ። ትንሽ ሙዚቃ ላጫውትና መልሼ እመጣለሁ።
Thank you.
እሺ ጥሩ ይቅርታ፣ ጥሩ የትግርኛ ዘፈን ነበረች የምትለውም ምን ባይሁኝ ነኝ ትላለች። ጥሩ ሚስት ልሆን ይችላለሁ ማለቷ ነው። It's very good song። እሺ ሌላው ከሚቀርብልን ጥያቄ ደግሞ donation ሰጥቻለሁ እና deduction አገኛለሁ የሚል ነው። donation በሁለት አይነት መንገድ ነው የሚሰጠው። አንደኛው በገንዘብ ነው። ሌላው ደግሞ በአይነት ነው። በገንዘብ የምንለው check ወይም cash የሰጠን እንደሆነ ነው። profit ለማያደርጉ business ኦች enterprises የሰጠን እንደሆነ ለምሳሌ መስጊድ ወይም ደግሞ ቤተ ክርስቲያን የሰጠን እንደሆነ deductible ነው። አንዳንዴ መኪና ነው የምንሰጠው። ግን ብዙዎቻችን donation መስጠታችን ብዙ የ tax deduction የምናገኝ ይመስለኛል። የተለያዩ scenario ዎች የተለያዩ ምሳሌዎች ይሰጣችሁ ነው። አንድ ባልና ሚስት የሶስት ሺህ ብር መኪና ቢሰጡ በ tax ኣቸው ላይ ለውጥ ያመጣል ወይስ አያመጣም የሚል ጥያቄ ብናደረግ የሚበዛው ጊዜ አምስት ሳንቲም አያገኙበትም። ምክንያቱም እነዚህ ሰዎች ቤት ካላቸው ለምሳሌ በአመት ወለዱ ሞርጌጁ ስድስት ሺህ ቢሆን ለ property tax አንድ ሺ አምስት መቶ ቢከፍሉ ወደ ስድስት ሺ አምስት መቶ አለ። ሶስት ሺህ ቢጨምሩበት ዘጠኝ ሺህ ገደማ ይመጣል። standard deduction ኑ ግን ለዘንድሮ አስራ ሁለት ሺ ሰባ ስለሆነ የሰጡት ገንዘብ ምንም ጥቅም አያስመጥም። እንደገና እደግመዋለሁ። ለምሳሌ እነዚህ ቤተሰብ ባልና ሚስት ናቸው። የአራት ሺህ ብር መኪና ሰጡ። የአራት ሺህ መኪና ሰጥተዋል። የአራት ሺህ የምታወጣ ማለት ነው። mortgage ኣቸው አምስት ሺህ ነው። okay mortgage ኣቸው አምስት ሺህ ነው እንበል። ብዙውን ጊዜ እንዲያውም ከዚህ ያነስን አሁን ለ property tax በጣም ውድ ቤት ነው ያላቸው። ሁለት ሺህ ብር here ሁለት ሺህ ይክፈሉ። ይህም በጣም ብዙ ነው፣ በተለይ በጆርጂያ ይሄ ሁሉ ስንደምረው አስራ አንድ ሺህ ይመጣል። ስለዚህ የአራት ሺህ ብር መኪና ሰጥተዋል። አምስት ሺህ mortgage አላቸው። ሁለት ሺህ property tax አላቸው። እነዚህ ሰዎች በዘንድሮው tax tax benefit ያገኛሉ zero because standard deduction ኑ አስራ ሁለት ሺህ ሰባት መቶ ስለሆነ ያቺ አራት ሺህ ያወጣችው መኪና በዜሮ ነው የምትሰጠው። ሌላው በጣም የዋሆች ናቸው። የአምስት ሺህ ብር መኪና ይስጡ እንበል። የአምስት ሺህ መኪና ሰጡ። Toyota Corolla ጥሩ condition ያላት mortgage ኣቸው እሺ አራት ሺህ አምስት መቶ ይሁን። because ብዙውን ጊዜ አሁን mortgage በተለይ በጆርጂያ እና አንዳንድ state ኦች modification አድርገን refinance አድርገን ዝቅተኛ ስላደረግ ነው፣ በጣም ዝቅተኛ ነው። property tax አንድ ሺህ አምስት መቶ ያደርጋሉ። ሰው አምስት ሺህ value ያላት መኪና ሰጥተዋል። አራት ሺ አምስት መቶ mortgage ያላቸው አንድ ሺ አምስት መቶ property ያደርጋሉ። okay እንደምረው ስድስት አስር አስራ አንድ አስራ አንድ ሺ deduction አላቸው። እነዚህ ሰዎች ዘንድሮ ታክስ ቢያዘጋጁ የሰጧት የአምስት ሺህ መኪና ታመጣለች? zero zero አታመጣም። ስለዚህ ብዙውን ጊዜ donation በምትሰጡበት ጊዜ ለሁለት ነገር ነው። አንደኛው ከእግዚአብሔር እንድታገኙት ነው። ምክንያቱም የተቸገረውን ሰው ለመርዳት ነው የምታደርጉት። ሌላው ግን ብዙ deduction እናገኛለን ብላችሁ አታስቡም። እንዲያውም ይሄ deduction ለሚመጣው ዓመት የ Trump tax በምናደርግበት ጊዜ ብዙ አገሮች፣ ብዙ state ኦች including New Jersey almost zero ነው የሚሆኑት because አስራ ሁለት ሺ ሰባት መቶ የነበረው ትራምፕ ሀያ አራት ሺ አድርጎታል። የ24 ሺህ deductible ለማግኘት በጣም በጣም በጣም expensive የሆነ ቤትና ብዙ የምንሰጠው ገንዘብ መኖር አለበት። ስለዚህ donation በምታደርጉበት ጊዜ ብዙ ያመጣልኛል ብላችሁ አታስበው። አንዳንድ ሰዎች donation ብቻ ነው የሰጡ፣ mortgage ም የላቸውም፣ property tax የላቸውም፣ deduction ያገኛሉ። absolutely ነው አያገኙም። ስለዚህ donation የሚለው ምን እንደሆነ አንደኛ ለ accountant ኣችሁ እንዲያስረዳችሁ መጠየቅ ነው። አንዳንድ ጥያቄ ካላችሁ ደግሞ በ TK Accounting and Tax Services ልትነግሩን ትችላላችሁ። ወዲያውኑ የሚጠቅማችሁ መሆንና ለመሆኑን እናደርጋለን ማለት ነው። ግን donation በምናደርግበት ጊዜ በታክስ ጥቅም እናገኛለን ሳይሆን መስጠቱ ከእግዚአብሔር ልናገኘው እንደምንችል፣ ሰው ማገዙ ደግሞ ጥሩ እንደሆነ፣ ሰው መርዳት ጥሩ እንደሆነ በሱ አስበን ልናደርገው እንችላለን። ስለዚህ donation የሚለው ነገር ብዙውን ጊዜ አያመጣም ማለት ነው። ሌላው የታክስ ሕግ በስልክ ለመረዳት የሚፈልጉ ሰዎች አሉ። በጣም ከባድ ነው። የታክሱ ሕግ በጣም ብዙ ከመሆኑም የተነሳ ብዙ የራሱ የሆነ የተቆላለፈ ነገር ስላለው ለመረዳት አንችልም። አሁን አንዳንድ ሰዎች ሲደውሉልኝ ለአንድ ሰው ምን ያህል ነው የሚሰጠው ይልኛል። by the way መልስ የለውም because የሚሰጠው አንደኛ የልጁ እድሜ ይፈልጋል። ሁለተኛ ልጁ እዚህ አሜሪካ ምን ያህል እንደተቀመጠ ምን ያህል ወራት እንደተቀመጠ ያስፈልጋል። ሶስተኛ የ blood relationship መኖሩን ያስፈልጋል። አራተኛ income ኡ ነው የሚወስነው። አንድ አምሳ ሺህ ብር የሚያገኝ ደመወዝ እና አንድ ሀያ ሺህ የሚያገኝ ሰው ሁለቱም ተመሳሳይ earned income credit አያገኙም። የ tax credit ም አያገኙም። የ day care credit ም ተመሳሳይ አያገኙም። ከ income ኡ ጋር የተያያዘ ነው። አሁን ለምሳሌ አንዳንድ ሰዎች የአምስት ሺህ ብር day care ያወጣሉ ለአንድ ልጅ። ባልና ሚስት ናቸው። ባልየው ይሰራል፣ ሚስቱ አትሰራም። የአምስት ሺህ ብር day care አውጥተዋል። ከሶስቱም ያነሰው ቁጥር ስለምንቀበል ከሶስቱም ያነሰ ቁጥር ስለምንቀበል ሰውየው አምሳ ሺህ አድርገዋል። ሴትዮዋ ምንም አልሰራችም። ለልጁ አምስት ሺህ ወጥተዋል። የአምስት ሺህ ዜሮ ነው። because ከሶስቱ ያነሰው የሴትዮዋ ደሞዝ ነው። ዜሮ ነው። እንደገና ደግመዋለሁ። አንድ ቤተሰብ ውስጥ አንዱ ይሰራል፣ አርባ ሺህ ብር ያገኛል። ሴትዮዋ አትሰራም። ለልጁ አስር ሺህ ብር day care አውጥቷል። ከሶስቱም ያነሰ ስለምንወስድ ልጁ daycare በመሆኑ አምስት ሳንቲም credit አያገኝም። because ሶስትን income አወዳድረን ነው credit ኡን የምንሰጠው ስለዚህ ባልየው ሀምሳ ሺህ አድርጓል። ለልጁ አስር ሺህ ብር ወጥቷል። ሴትዮዋ አትሰራም፣ ዜሮ ነው። ለነገሩ logical ም ነው። የማትሰራ ሴት ቤት ቁጭ ብላ ልጁ እንዴት ነው daycare ሄደው መንግስት credit የሚሰጠው ነው? ሌላ scenario ልስጣችሁ እንዲገባችሁ ማለት ነው። ባልየው አርባ ሺህ ያረጋል። ሴትዮዋ አራት ሺህ ታረጋለች። ለ daycare የወጣው ስድስት ሺህ ብር ነው። ሶስት ነገር ነው ያለው። ባልየው አርባ ሺህ አድርገዋል። ሴትዮዋ እናት ማለት ናት አራት ሺህ ነው የሰራችው። daycare ኡ ስድስት ሺህ ወጥተዋል። ለ daycare calculation ስድስት ሺህ አይገባም፣ አራት ሺህ ነው የሚገባው። because ዝቅተኛው income ከሶስቱ የሴትዮዋ ደሞዝ ነው። ስለዚህ ታክስ በምትጠይቁበት ጊዜ ቢቻል ቢቻል physically ከሰውየው ጋር ሄዳችሁ መጠየቅ ነው። ሌላው ደግሞ ጊዜ መስጠት ያስፈልጋችኋል እንጂ አንዳንዴ ለሰውም ለመግለጽ በጣም ነው የሚከብደን። ለመናገር እንችላለን። አንዳንድ ሰዎች ዘንድሮ ምን ያህል ታክስ ነው የምከፍለው ይላሉ። አው ቁጥሮቹን ሳናስገባ ለማወቅም አንችልም። ለምንድን ነው የማናውቀው? because ቁጥሮቹ የታክሱን ጉዳይ ይቆልፉታል። አንዳንዱ ያነሱታል ማለት ወደ ላይ፣ አንዳንዱ ወደ ታች ይጎትቷል። አንዳንዱ ጭራሱንም እንዳንሰጥ እናደርጋለን። ለምሳሌ አሁን አንድ ቤተሰብ አንድ ቤተሰብ ባንክ ቤት ገንዘብ አለው አንድ አምስት ሺህ አለው እንበል። okay ደሞዛቸው ሰላሳ ሺህ ነው ባልየው ሚስትየዋ ሀያ ሺህ እንበላት ደህና ኦር ያድሮ አምሳ አራት ሺህ አድርገዋል። ልጆች አሏቸው። earned income credit ያገኛሉ? absolutely ነው፣ absolutely ነው። because ባንክ ቤት ውስጥ አምስት ሺህ ካላችሁ ሰባ ሰማንያ ሺህ ዘጠና ሺህ ያህል ባንክ እንዳለ ይታወቃል። ዜሮ ነው። you don't get any። ይሄ በሰማንያዎቹ ወደ ሁለት ሺህ የነበረበት ጊዜ ነው የማስታውሰው። ከዚያም ወደ ሶስት ሺ ሁለት ሺ ሰባት መቶ እንደገባ ነው። አራት ሺም ገብተዋል። አሁን ከአራት ሺህ በላይ ነው ያለው። ስለዚህ ብዙ የባንክ ወለድ ካላችሁ ባንክ ቤቱ ላይ ይታያል፣ statement ኡ ላይ ይታያል፣ schedule B ላይ ይገባል። credit አታገኙም። አሁን ለምሳሌ no ይገባኛል ልትሉ አትችልም። because የወሰደው ምንድን ነው? ብዙ የባንክ interest ስላለ ነው፣ ወለድ ስላለ ነው። እስቲ እንግዲህ እንደገና ብዙ ተናግሬ ያለሁ አሁን ደግሞ የወራግኛ ዘፈን ላምጣና እቺ ዘፈን አርጋ በዳሶ የሚዘፍናት የነበረች ናት። የቆየ ዘፈን ናት። አሁን ግን የሚዘፍናት ያለ ወጣት i እሺ ፈለቀ ማሩ የሚዘፍናት አለም ብሬኔ ነይ የምትባል ዘፈን ነበረች። አሁን ደግሞ ስለ ቲኬ ሾው ትንሽ እናውራችሁ መሰለኝ። ሶሪ ሄር ኦኬ ኦኬ ዋው ነው እሱ እናጠፋዋለን። ኦኬ ነው ይበቃሃል። okay የቲኬ ad ደግሞ እናሰማለን አሁን እሺ in somewhat. Okay, እየመጣች ነው። Here we go. Okay.
ቲኬ ቲኬ
በ1984 ዓ ም የጀመረው የቲኬ ግብርና የሂሳብ አገልግሎት ውስብስብ ታክስን በመስራት የሚታወቅና ሙያውን ያስመሰከረ ነው። ደንበኞቻችን በሕግ ተጠያቂ እንዳይሆኑ ከሙያዊ ምክር ጭምር የግልና የድርጅት ግብር ታክስ return ተገቢውን ድርሻውን ሕጉ በሚፈቅደው መንገድ እንዲያገኙ እናደርጋለን። የደሞዝ ሥራ እና የወራዊ ሽያጭ ቀረጥ፣ የትርጉም ሥራ እና የውክልና አገልግሎት እንሰጣለን። የሰርግና ምረቃ ካርዶች በአማርኛ በትግርኛና እንግሊዝኛ እናዘጋጃለን። አገልግሎቱ ሳይሆን የሚቀንሰው የሚከፍሉት ዋጋ ብቻ በሆነ ክፍያ ከጠበቃ ባልተናነሰ ተመክሯችን ኢሚግሬሽን ስም ለመቀየርና ሌሎች ጉዳዮችን አኩሪ የሆነ ምክርና አገልግሎት ድርጅት ለሚከፍቱ ጀማሪዎች ብቻ ሳይሆን ለሌሎችም በመጠነኛ ዋጋ የሚያኮራና ተወዳዳሪ የሌለው አዎንታዊ ሙያዊ ምክር እንሰጣለን። የቲኬ ልምድና የ26 ዓመት የትምህርት ፍሬ የሚቀስሙበት የእውቀት መጋቢ ፕሮግራማችንን በየሳምንቱ ሐሙስ ከ6 እስከ 7 PM በቲኬ show ቲኬ tax dot com ይከታተሉ። በማያጠራጥር ሁኔታ እውቀቶን ይገነባሉ። ብዙ ጉዳዮች ፈጻሚ ወደሆነ ቲኬ ዘንድ ሲሄዱ ቀና ነው መንገዱ። ቲኬ accounting and tax services 404 315 10 10
ቲኬ
Okay. Uh, ይህ ማስታወቂያ አምንበታለሁ፣ ትክክለኛም ነው። በዚህ ከተማችን ብቻ አሁን 34 ዓመት አልፎን ወደ 35ኛ ዓመታችን እየሄድናል። በ accounting ና በታክስ አገልግሎት የመጀመሪያው የአትላንታ accountant ነኝ እ፣ ማለት እንደ private citizen ማለት ነው፣ እንደ የግል ቢዝነስ ማለት ነው። አ፣ እንግዲህ አድማጮቻችን ይህ ፕሮግራም ሳዘጋጅ ከልቤ ነው የማያችሁ። ብዙ research አድርጌ ነው የመጣው። አንዳንዴም ብዙ የደጋገምኩት ስለሆነ ብዙ ጥናትም አያስፈልገኝም። ይሄ ፕሮግራም ግልጋሎቱ ለሕዝብ ነው። አሁን የምትሰሙት ያላችሁ ሌሎች ሰዎች እንዲሰሙ ንገሩልን። በየጊዜው እየጨመረ ነው አድማጫችን፣ ግን ከዚያ በላይ እንዲሆን እንፈልገዋለን። አ፣ ይሄ ፕሮግራም አንደኛ በየሳምንቱ የተለያዩ አርዕስት ይዞ ነው የሚመጣው። ሁለተኛ ልክ ለኢትዮጵያዊ እንደሚያገለግሉ እኔ ኢትዮጵያዊ በመሆኔ በዚሁ አዘጋጅቼ ነው የማደርገው። አርዕስቶቹ ከእኛ ህይወታችን ጋር የተያያዙ ናቸው። አንዳንዴ የኔን ህይወት ነው የምናገረው፣ አንዳንዴ አንዳንዱን ነው የምናገረው፣ አንዳንዴ national ጥያቄ የሆነውን ነው የምናገረው። ግን ሁሉም ለሁላችን ያገለግላል። አ፣ በጣም ሌላ ጥሩነቱ የዚህ ፕሮግራም ደግሞ ከፕሮግራሙ ካለቀ በኋላ በስምንት ነው የሚያልቀው። most of the time before nine o'clock nine PM archives ላይ አገባዋለሁ። ስለዚህ ልታዳምጡ ትችላላችሁ። አ፣ ሌላው እ፣ ፕሮግራሙ ላይ በሚሆንበት ጊዜ ከስዕሌ በታች ቁጥር አለን አራት ዜሮ አራት ዘጠኝ አንድ ዘጠኝ አንድ አራት ሰባት ሁለት ነው። ይሄ የ station ኑ ቁጥር ነው። station ባለንበት ጊዜ የምንመልሰው ስልክ ነው። ለመጠየቅም ትችላላችሁ። በሌላ ጊዜ ጥያቄ ካላችሁ ደግሞ አራት ዜሮ አራት ሶስት አንድ አምስት አስር አስር ልጠይቁን ትችላላችሁ። አንዳንዴ ስልኩ በጣም busy ነው የሚሆነው። busy በሚሆንበት ጊዜ አንመልስም፣ ሁሉንም ለማዳረስ አንችልም። ትዕግስት ያስፈልጋል። ትንሽ busy ከሆነባችሁ መልሳችሁ መደወል ነው እንጂ ይሄ ፕሮግራም ብዙ ስልክ ነው የፈጠረልን የሚደወልልን የሚደወልልን ማለት ነው። ከብዙ state ኦች ነው የሚደወለው። በተለያየ ሰዓት ነው የሚደወለው። of course ትንሽ አንዳንዶቻችሁ በ West Coast ላላችሁ የሶስት ሰዓት ልዩነት ስላላችሁ ትንሽ መሸት ሲል ትደውላላችሁ። ግን አ፣ ስልክ ለመውሰድ የምችለው before nine o'clock ብቻ ነው። ከዚያ በኋላ የራሴ የግሌ time ነው። ስለዚህ between nine and nine ለመደወል ትችላላችሁ። ቀንም ብትደውልን የምትደውልን ሰዓት እነግራችኋለን ማለት ነው። አ፣ ፕሮግራሙ እ፣ ቀጣይነት ይኖረዋል። እ፣ አድማጮቻችን እየበዙ ናቸው። more እንዲበዛ ግን እንፈልጋለን። እንግዲህ ለዛሬ ያዘጋጀሁት እዚህ ጋር እ ላቋርጠው። ጥያቄዎቹ ይቀጥላሉ። እንግዲህ በሚቀጥለው ሳምንት ደግሞ standard deduction ምን ማለት ነው? standard deduction እንዴት ነው የሚወሰነው? በአሁኑ ያለው standard deduction ምንድን ነው? ትራምፕ ባወጣው በ2019 የምናዘጋጀው tax ምን ይመስላል? ምን ልዩነት አለው? ሌላው ደግሞ አሁን ደሞዛችሁ እየወሰዳችሁ ናችሁ እ የሞላሁት የሞላችሁት ዳብሊ ፎር አለ የሞላችሁት ዳብሊ ፎር አለ እ አንዳንዴ የ state ቱም ይሆናል የጆርጂያ ጂ ፎር ነው የሚባለው። የሌሎች state ኦች የራሱ ስም አለው። መቀየር አለብን ወይስ መቀየር የለብንም? የትራምፕ tax ትራምፕ ብዬዋለሁ፣ because ትራምፕ ነው እ የጠነሰሰው። actually የ Republican ፓርቲ ነው እ tax ኡ ጥሩ ይመስላል። ጥሩ እንዳልሆነ ግን ባለፈው አንድ ወር ሁለት ወር ነግሬያችኋለሁ። እንግዲህ process ኡ ደግሞ ሲጀምር more እንናገራለን ስለ tax ኡ አድቫንቴጁና ዲስ አድቫንቴጁ። ለነገሩ ግን ብዙ ዲስ አድቫንቴጅ እንዳለው ነው። እንግዲህ ለዛሬ እ እዚህ ልክታው መሰለኝ እ ግን ከመዝጋቴ በፊት ግን አንድ ጥሩ ዘፈን ደግሞ ማምጣት አለብኝ። እስቲ አሁን ምን እንደማወጣው ሊያው ለስ የብር ሄር የኦሮምኛ ዘፈን ላምጣ። እቺ ባለፈው ሁለት ሁለት ጊዜ ባለፉት ሶስት ወራት ሁለት ያዘፈንኳት ይመስለኛል። እስቲ እንያት እንስማት። እየመጣች ነው። እሺ over here
Snap your W 2 and file Fed and state Okay.
for free, guaranteed.
ትንሽ ማስታወቂያውን መቁረጥ ነበረብኝ፣ ግን መጣች።
Ever notice how Up.
fruit spelled with No, two O's?
no, no, no።
You ever notice how Toucan Sam should Ma- be ma- flying ma- instead of mas- swinging in on a vine?
ማስታወቂያውን መግታት ነበረብኝ።
Just do whatever fruits.
ኦኬ፣ ማስታወቂያን አሳልፋታለሁ እና ዘፋኛዋ እንድትመጣ አረጋለሁ። ኦኬ
Duudhaasa buufsir nagadaatiin guddateen Moromoo jaallamaaleen kabuyaartuu lafa tabbaariin biqilaa. Ati xiyyaa anis kan ka'e jettaa afaan hin geejjibdaa malee gurmaatu shiraan beektu ati eessatti bartee gidiraa. Duudhaasa buufsir nagadaatiin guddateen Moromoo jaallamaaleen kabuyaartuu lafa tabbaariin biqilaa. Ati xiyyaa anis kan ka'e jettaa afaan hin geejjibdaa malee gurmaatu shiraan beektu ati eessatti bartee gidiraa. Irra. Latte sobe, latte sobe, latte sobe, kashaki yo samu so sobe. Sakini de, sakini de, sakini de, homari de garara tebe. Latte sobe, latte sobe, latte sobe, kashaki yo samu so sobe. Sakini de, sakini de, sakini de, homari de garara tebe. Garara tebe, garara tebe, garara tebe, garara tebe. Lucky gara you lucky, wadan jalala. Lucky gara you lucky, nam sente jabdi. Lucky gara you lucky, kota pitamo. Lucky gara you lucky, chupu sigabdi. Lucky gara you lucky, chupu sigabdi lucky, chupu sigabdi lucky, chupu sigabdi lucky, chupu sigabdi. Mana korta malu maballe sairiya, mabasa nati babde ati mamilikiya. Mana korta malu maballe sairiya, mabasa nati babde ati mamilikiya. Si poru chukul mabiya, si poru chukul mabiya, si poru chukul mabiya, si poru chukul mabiya, si poru chukul mabiya, si poru chukul mabiya.
እሺ ጥሩ የኦሮምኛ ዘፈን ነበረች። እንግዲህ ፕሮግራማችን እያለቀ ነው። በሚመጣው ሳምንት ስለ standard deduction፣ ስለ አዲሱ tax ምን ማዘጋጀት አለብን፣ እንዲሁም ደግሞ እ፣ አጠር አድርጌ ስለ social security ና ሌሎችም አርዕስቶች እ፣ እናገራለሁ። በሚቀጥለው ሳምንት በተመሳሳይ ፕሮግራም እስክንገናኝ ወንድማችሁ ተካ ከለለ ሳሉ ነኝ። ደህና ሁኑልኝ።